ጤና ይስጥልን። ቢጃ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳው?
ያሬድ እባላለሁ ከቢጃ ኢትዮጵያ ሴልስ ኤክስኪዩቲቭ ነኝ። አና ሰፈራ እንትን ነበር የማሽን ጥገና አገልግሎት ለማግኘት ነበር።
እሺ ደንበኛችን እባክዎትን ቢጃ ኢትዮ ሲንገሩ
የቤቱ ስም ኤያት ሆቴል ይባላል። አንዱ
የእንትን የላቸው የቢጂ አይዲ የሊደር ኮድ
እ፣ ቤቶቹ ናቸው። እ፣ አዎ በአዲሱ ኮድ ሆኗል። አይዲ እየጠፍቷል። ግን ኮዱን ልንገርሽ እሺ ይንገሩን።
እ፣
መስመር ላይ ያሉ ደንበኛችን አዎ አዎ ሀምሳ ሀምሳ ዘጠኝ አርባ ሶስት አስር ለው